Hello ጤና ይስጥልን።
ሰላም ዋልሽ እናት። እንትን ነበር order ነበረኝ። አጋጣሚ ከ order ኦች በኋላ አንድ item ብቻ ነው ሹፌር ይዞ የመጣው።
ዛሬ ነበር የተቀበሉት።
አሁን ነው ሰጥቷቸው ሄደ። ወደ ሰባት item to receive የሚለው እንትን ላይ ገብቶልኝ ነበረ። already code ደርሶታል።
ኮድ አልደረሰኝም። የለም ኮድ አልደረሰም።
እስቲ create ያደረጉበትን ስልክ ቁጥር ይንገሩኝ።
እሺ ዘጠኝ አስራ አንድ እሺ
ስልሳ ሁለት እሺ ሀምሳ አምስት ሰማንያ ስምንት
የመጣ item ምንድን ነው?
ዝንጅብል ብቻ
okay አው ለምሳሌ white cabbage ኡ group አልሞላም፣ አቮካዶ group አልሞላም፣ ማንጎ group አልሞላም። ሌላው አይ፣ ከ- ከእሱ ሌላ already የሞላ ሰባት item ላይ ነበረ to receive ካሮት የሚል ላይ አለ።
ገባ። አ፣ ካሮት አው ሌሎቹ ምንድን ነው ማታ ላይ ነው የሞሉት group ኡን።
ትናንትና ልክ ነው ወደ ማታ አካባቢ የሞሉ አው ለዛ ናቸው።
ነው accept ስላልተባለ ነው። ለነገ ነው ሌሎቹ የሚመጡት።
ኦ ነገ ነው የሚመጡ የሚደርሱ አዎ ለነገ። ስለዚህ አሁን ቃሪያም create አድርገው እሱ ብቻ ነው ያሉበት።
ምን አልሽ? ቃሪያ ቃሪያ።
አዎ፣ በጣም ያው እንትን ብቻ ሌላ ደግሞ ጊዜ ላይ አስራ ሶስት አልነበር አምስት ነው cabbage የሚለው አምስት ሰው ካልሞላ አይሆንም ማለት ነው።
white cabbage በፊትም አምስት ሰው ነው፣ ረጅም ጊዜ አምስት ሰው ነው። እስካሁን ያው እሱን አልቀነስንም። አሁን ሁለት ሰው ይቀሩታል። ዛሬ የሙሉትና አጠቃላይ የቀሩት ነገ እንልክሎታለን ማለት ነው።
ከተገኘ እሺ። ሌላ እንትን አለ I think ተጀምሮ ያላለቀም አልፈልጋቸው ሁለት payment expect የሚያደርጉኝ ነገሮች አሉ። እነሱን avoid delete ማድረግ ይቻላል ወይ በራሱ ሰዓት ይጠፋል?
አዎ fail ያደርጋል። እርሱ ብቻ ነው ያሉበት።
create አድርጌው እኔ ብቻ አዎ።
ነኝ አይ ቲንክ አዎ ስለዚህ ፌል ያደርጋል። ከዚህ ያደርግሎታል ነው ፔንዲንግ ላይ ነው የቀረው።
ቱፔ ገና ብሎ ነው ፔንቲንግ ኦኬ።
እንትን ሪፈንድ የሚደረስ አሁን እነዚህ አራቶቹ ናቸው። ምናልባት ካልተሟላልኝ አዎ አሁን ይሄ ይሄ ግን መጀመሪያ ይሻቸው።
ቲማቲማውን ፔንዲንግ ላይ ነው የቀረቦት። ይሄ አልቆረጠም።
አዎ አይ አልቆረጠም። ኖ ኖ ኖ አልቆረጠም እኮ ነገሩን ነው አዎ።
የምልሽ። ሳያው አፕሊኬሽኑ ላይ አዎ ይሄ ቲማቲምና ይጠፋል።
የሆነ አንድ አይተም ነው
አዎ ይሄ ይጠፋል። ችግር የለውም። ሜቢ በት ፌልደር
አ- አቤት ሄሎ
ሜቢ ሌሎቹ ሙሉ እየሰማሽ ናት?
ፌልደር እየተቆራረጠብኝ ነው። እየተራረጠ ኔትወርክ። ኦኬ ስለዚህ ሄሎ አሁን እሰማለሁ። ስለዚህ እነዛ ሞሉ ማለት አይቻልም ማለት ነው።
ሲያደርግ ሪፈንድ እናደርጋለን።
እሺ ቴንክ ዩ እናቴ።
እሺ እናመሰግናለን። መልካም ነገ ግማሽ ቀን ምናምን ድረስ ይደርሳል ወይስ አዎ አይታወቅም?
ይደርሳል። exact ሳፕል ነው ስምንት የሚወጡት።
እሺ thank you